Hello
አለቃ መስለኝ እ ሰላም ነው።
ሰላም balance እንትን ለማድረግ ነበር withdraw አድርጌ ብር አልገባልኝም።
እሺ ቤት ስልክ ቁጥር የደወልክበት ነው የራሱ ነው ራሱ ነው ስንት ብር ነው
አምስት ሺህ ብር
እሺ ጠብቀኝ
ሜን ተወሰርክ ነው ቤት ሜን ተወስ- ጠይቀው እስኪ ሜን ሜን ተወስዷል ነው? እ። እንደዛ እንደዛ አድርገዋለህ ከነዛ ቆይ እሺ። እሺ። አዎ ወሰድኩት አ- አዎ አለብኝ እንዴ ብዙ ነው አለብኝ እንዴ መቶ ዘጠና ነው ያለብኝ እሺ
ዜሮ ዘጠኝ account ቴሌብር number ኡ የደወልክበት ነው አይደል እራሱ ነው እሺ እሺ አሁን ገብቶላል ስለደወልክ እናመሰግናለን መልካም ቀን እሺ እሺ እሺ